ለጨዋታ ተካሂዷል። ለምንድን ነው ያሳ
ጤና ይስጥልን። ቤት ቤት ቤቲ ነኝ። ምን ልርዳው?
ሰላም አለ ልጅ ሰላም እግዚአብሔር ይመስገን። ነበር ዳዊት ነኝ ከበቂ
ዳዊት ከየት?
መቂ እሺ ዳዊት እንትን ነው አንድ ከስተመር በስልኩ ነበረ ሲጫወተው ኳሱ ምን አልከኝ?
በስልኩ ነበረ ዲፖዚት አድርጎ ነበረ ሲጫወተው እና እሺ እሺ
አንዱ ጨዋታ አልቋል አለ አራት ሰዓት ምናምን አልቋል፣ ግን ሲል አላረመውም አለና
ቲኬት አይዲ የላከው ቲኬት አይዲ ነው።
አዎ እና ሮቼ ካርገች ካሻውቱን ካለው እንትን ሊፈጠረ እሺ እሺ አንዴ እዚሁ እንዳለ ቼክ ላድርገኝ ወይስ እዛው ልላክልህ?
እዛ ላኪልኝ ቴሌግራም ላይ።
በቃ ልክልሃለሁ። እሺ ዳዊት እሺ ቤት ያመሰግናል።
ምናምን ሰቅ እሺ እሺ አሁን ደግሞ